ሄሎ ሄሎ ጤና ይስጥልን።
አጉስትል አማኑዊክ
አሜና አሜን ነው። እሺ አዎ።
ይቅርታ።
ችግር የለም።
እም፣ እሺ ባለፈው ዊፕላስ ላይ ተመዝግባችሁ ነበር አይደል?
ምን ላይ?
ዊፕላስ አፕሊኬሽን
እሺ ለሁለት ነው ምን እንትን የምንለው እና እሺ እ፣ አዎ እ፣ ሲስተም ላይ ነው ስልካችሁን ያገኘሁት።
እሺ account approve ለማድረግ አንዳንድ ጥያቄዎችን እየሞላው ነበረ። ልክ ነኝ አይደል? አሜን ዊግ ብዬ አዎ።
ልሙላ።
አሜን አሜን።
ነው። አዎ።
እሺ የት ነው አድራሻችሁ?
ጎፋ መብራት ኃይል
ጎፋ መብራት። እሺ እም፣ contact person ሁለት ሰው ነው።
አዎ፣ ሁለት ነን።
እም፣ እሺ ስልክ የተለያየ ነው አይደል?
አዎ የተለያየ ነው።
እሺ ልትሰጪኝ ትችያለሽ?
ዜሮ ዘጠኝ እም፣ ይሄ ነው አንዱ ሰባ አይደል?
ስድስት አዎ ዜሮ ዘጠኝ ሰባ ስድስት በአስራ አምስት አስራ በአስራ አምስት ሁለት አንድ ሁለት ሶስት አራት አዎ እንጂ እንደዛ ነው። እሺ በዚህ ስልክ ማንን ነው ማግኘት የሚቻለው?
እኔን ማን ነው ስምሽ?
አሜን
አሜን። እሺ ነው አሜን ማ ታምራት ታምራት። እሺ ሁለተኛው ስልክስ?
ሰባ አራት ዜሮ ዘጠኝ ሰባ አራት አርባ አንድ አርባ አንድ ስልሳ ስምንት አርባ ስልሳ ስምንት አርባ እሺ ማንን ነው በዚህ ማግኘት ኪሮቤል የሚቻለው? ኪሩቤል ማ
አየሁ
ኪሩቤል አየሁ። እሺ የስራ ቀን
ከሰኞ እስከ እሑድ
ከሰኞ እስከ እሁድ።
ያው እሺ የስራ ሰዓት
ከሶስት ሰዓት እስከ ማታ አንድ ሰዓት አንድ ሰዓት እስከ ማታ አንድ ሰዓት። እሺ ሎጎ አላችሁ እንዴ?
አለን ነው
እሺ እ፣ ንግድ ፍቃድ ወይንም እ፣ ለ- እ፣ ይቅርታ ንግድ ፍቃድ ወይ TIN number ወይ መታወቂያ ማግኘት እችላለሁ?
አለ እም፣ እሺ number ኡን ነው የማውቀው ልንገርሱ አይ በፎቶ ይቻላል እሺ ቴሌግራም ላይ አሁን መልእክት አስቀምጥልሻለሁ። እሱ ላይ reply አድርጊልኝ።
እሺ በዚህ ቁጥር ቴሌግራም አለሽ አይደል?
አዎ አለ እሺ በቃ አሁን ል- አሁን ልካለሁኝ። እሱ ላይ reply አድርጊልኝ።
እሺ እሺ አመሰግናለሁ። መልካም ቀን።
ምንድን ነበረ ግን ያልሽኝ የ company እንትን ዊ ፕላስ ዊ ፕላስ
ቢ ፕላስ ዊ ዊ ቢ ፕላስ ያ አዎ